ሬው ጤና ይስጥልኝ።
ሰባት ሶስት ሀያ ስምንት እሺ ሰላም ናችሁ?
ሰማንያ ዘጠኝ አስራ አንድ አብርሃም ሰውነት በ እ ከሸርኮል ልነግራችሁ እሺ ዜሮ ዘጠኝ ሰባ ስምንት አስራ ሶስት አስራ ሶስት
ሰማንያ ዜሮ ስድስት ዘጠኝ አስራ አንድ እሺ
ሰባ ስምንት እህ
ሰባ ሰባት
እንደዛ እኮ አይደለም ያለ ሰው ተመቻል
እሺ ሁለት ጨዋታ ነው ጋር ያለው። እሺ ይሄ በእውነት አለ ሁለት ጨዋታ ማን ተባስታለን እ እ መተርጋም መተርጋምና
ማንቸስተር ዩናይትድ
እና እሺ ማንቸስተር ዩናይትድ ነው።
ወርቦስ ነው ኤቨርተን አለ በዜሮ ዘጠኝ አስራ አንድ
ሌላ አለ?
የለም ወራ እ እ አዎ ሌላ አለ ሁለት ጥቂት